hello ጤና ይስጥልኝ። ለአምቡላንስ ባኮምን hello
ይሰማሻል?
አዎ ይሰማኛል።
ከሀሌሉያ ወረዳ አራት ለመድረስ ነበር። ላንቻ ወረዳ አራት ከየት ከየት?
ጎተራ ሀሌሉያ okay ቦታ- ከሀሌሉያ ከሀሌሉያ የት? hello hello hello
hello hello hello ጤና ይስጥልኝ። እየሰማሁ ነው። ከሀሌሉያ የት አልገኝ?
ቆይ አንዴ። ይኸውልሽ ከሀሌሉያ ማለት ነው ጎተራ ጎተራ እሺ እንትን ከጎተራ ከሀሌሉያ ወረዳ አራት ላንቻ okay ከ- okay እዛ።
ላንቻ
አዎ ተጠቅመናል። አምስቴ ስድስቴ በእናንተ በዚህ ወር ተጠቅማችኋል?
አዎ
okay case ኣችሁ ምናምን ብ- ተሰ- እንትን ብላችሁ ማለት ነው። case ኡ ምንድን ነው?
አዎ የካን- የካንሰር ነበረ ተጠቅመናል። እነሱ ናቸው ራሱ ሀሌሉ ያደረሱን ከትላንት ወዲያ።
ከትናንት ወዲያ አዎ አሁን የፈለጋችሁት አምቡላንስ?
አምቡላንስ ከሀሌሉያ አሁን ልትወጣ ስለሆነ ከሀሌሉያ እዛ ወረዳ አራት እዛው ላንቻ ጋር ማለት ነው።
በቃ ሂሳብ ሰርቼ መልስ ልደውልልህ።
እሺ እሺ እሺ እሺ